ጤና ይስጥልኝ አፍቤ ከማን ባንክ ነው የምንወስደው?
ብሩ አልገባልኝም።
ማን ልበል ስሞትን እንደሚያቸው
ኡመር ባባ ከሲቢኢ ወደ ቴክሳስ
ከሲቢኢ ወደ ዲፖዚት ያደርጉት ለጌሙ አሪፍ በአሪፍ ጊዜ ማለት ነው።
ኦኬ ዲፖዚት አድርገው አዎ እና ልኬላቸዋለሁ በቴሌግራምም
መች ነበር ያስመዘገቡት?
ቆየ ዛሬ ሰዓት ውስጥ ቀን አራተኛ ነው።
ከአራት ቀን በፊት አዎ ተመዝግቦ ነበር ከአራት ቀን በፊት ተመሳሳይ ቁጥር ነበር የሰጡት የ CBE ላይ የሚጠቀሙትን እና ቶኤክስ ላይ የሚጠቀሙትን አንድ አይነት ነው።
አንድ አይነት ቁጥር ነው።
አዎ
okay ደንበኛችን ያው ተመሳሳይ case የገጠማቸው ሰዎች ብዙ ስለነበሩ ነው የዘገየው። አሁን እየተስተካከለ ስለሆነ ይስተካከልለታል። ትንሽ ይታገሱን።
አይ
እሺ መልካም ቀን ይሁንልዎት።